ሄሎ ሰላም ነኝ።
ሰሊ እንዴት ዋልሽ?
አለሁ እንዴት ነህ?
አሉልሽ ሰባ ሶስት አስራ አራት
ሰባ ሶስት አስራ አራት አዎ ተቃራኒ የሆነበት ነው እና ይሄ ይሄ ኦርደር ወደ እኔ እንድታስገቢልኝ ነው ሰሊ።
ማነህ?
ጆን ዞን እኛ አዎ።
ኮታ ያመለክተናል። ዞን አ?
እኛ አይ ቁርጥ ተቃራ ያመለክተናል።
አዎ ተቃራኒ የሆነበት ነው።
እ?
ይሄ አስወጪለት ካልሆነ አዎ ዞን ወደ ሀያ አራት የሚሄደው ኦርደር እና ወደ ጃክሮስ ጆን የሚሄደው ካልሆነ።
አ?
እኔ እንጃ።
ወይም ወይ ልንገርሽ ሁለቱም ንገረኝ ኦርደር ነበሩን ወደ አ ወይ- ወደ ማን ነው የሚገባው?
እ አስራ አራት መጨረሻው ወደ እኔ ነው የምታስገቢው ወደ ጀ- ጆን ፖሊ ነው።
ጆን ፖሊ ነው አዎ እኔ ላስገባለት ጆን ነኝ። አዎ ለእኔ ለእኔ ነው የምታስገቢ።
ላስገባለት አዎ አዎ ለእኔ ነው ጆን የምታስገቢ።
ፖሊ ነው። ቀ-
ወደ ወደ እኔ ነው የምታስገቢ ሰሊ።
እሺ ቆይ አንዴ
እሺ አዎ ቆይ አንድ
hello ወየ ሰሊ ው ወይ በቃ አስገባላለሁ።
እሽማ እሺ እሺ አ አ ሰባ ሶስት አስራ አራት እሺ ሰባ ሶስት አስራ አራት እሺ በቃ አዎ አስገባላለሁ።
እሺ እሺ አባዬ